ጤና ይስጥልኝ ለማከት ሄላ ሰላም ጤና ይስጥልኝ ሰላም እንትን ነበር ከቲክቶክ ላይ ስልካችሁን አውርጄው
እሺ ሄላ እንትን ወደ ካናዳ ለመሄድ እፈልግ ነበረ እሺ
እና ላማክራችሁ ነበረ
ምንድን ነው የፈለጉት?
እስከ ስንት ብር ድረስ ነው የሚፈጅብኝ እዛ ለመድረስ በቪዚት ቪዛ በጉብኝት
እ የስ ይቅርታ፣ የሱ መረጃ የለንም። እኛ medical ነው የምንሰጠው።
medical ብቻ አዎ፣ process ኡን ከጨረሱ በኋላ medical ምርመራውን ነው የምንሰጠው። ይሄ የዋሽንግተን ሆስፒታል ስልክ ነው።
ነው እንዴ? ግን ስልካችሁን የለጠፉት ይሄንን ነው።
አይ ይሄ እንደዛ ነው።
አ፣ ስልካችሁን ቲክቶክ ላይ በዚህ እንትን ለጥፈውት አይቼ ነው። እሺ ይቅርታ፣ ሶስት እሺ እሺ